እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ! እባክዎን የሚፈልጉትን ቋንቋ ይምረጡ! ለአማርኛ "1"ን ይጫኑ።
For English, press አሁን 2.
አቶ በአንግደኛ Afaan Oromoof lakkoofsa sadii tuqaa. Nitigiriinyaa arba'ata iskatu. Af Soomaalii taaba shan.
ይቅርታ፣ ምንም ቁልፍ አላስገቡም። እባክዎን የሚፈልጉትን ቋንቋ ይምረጡ። ለአማርኛ "1"ን ይጫኑ።
Press 2. Afaan Oromoof የተማሪውን lakkoofsa sadii profile tuqaa.
page ይከፍትልሻል።
ንትግርኛ ኣርባዕተ ይጽቀጡ። Af Soomaali አሁን አሁን taabo shan.
የሚከፍትልሽ። ግን contact ሳይሆን እንዲከፍትልን የምንፈልገው student dot type ነው right?
ይቅርታ፣ ምንም ቁልፍ አላስገቡም። እባክዎን የሚፈልጉትን ቋንቋ ይምረጡ። ለአማርኛ "1"ን ይጫኑ።
For English, press 2. Afaan Oromoof lakkoofsa sadii tuqaa. Nitigiriinyaa arba'ata iskatu. Af Soomaalii taaba shan.
ቆይ አንዴ እየጻፍኩኝ ነው ሶሪ
ይቅርታ፣ ከፍተኛውን የሙከራዎች ብዛት አልፈዋል። እናመሰግናለን። እባክዎን ወደ 8994 አጭር የጽሑፍ መልዕክት ይላኩ ወይም ለተጨማሪ እገዛ ወይም መረጃ አርዲን ይጎብኙ። ደህና ይሁኑ።